Timor, jag chillar på vad som känner ስክር አለ በሰማገን ያልቻሉ ሁለት ፍቅር አገሬም አንድ ናት ዛሬ ላንቺው ነው በስደት መኖር አንድ ቀን መገናኘት አይደ ሲሞላ የሕልፏን ዕለት ሕይወት በትንቅጡ ቢበዛም ሰበቡ ሳይሞላ አይቀር የሰው ልጅ ሰማ በሀገሬ ናፍቆት በፍቅሬ ተዘጋ መመለስ አይቀር የማታ የማታ በእሱ ሀገር ኑሮ ናፍቆት ተጀምሮ እንዳንጉልት ልቤን እያደማ በቅል ላይ ትካዝ ያለው ሳንጎራጉር በተስታ ቅኝት የብዝታን ዜማ ሙናይ ሙና እንደው ዜማ እንደው ዜማ የሀገሬ ዜማ የፍቅሬን ዜማ የሀገሬን ዜማ የሙዴን ዜማ የፍቅሬን ዜማ እንደው ዜማ አቤት ዜማ የሀገሬን ዜማ የፍቅሬን ዜማ የሀገሬን ዜማ የውዴን ዜማ የፍቅሬን ዜማ ባንቺና ባንቺና በሀገሬ እግንጃ ሀገሬ ለቦ ቢጨክንም እግሬ ምስጋና ላንቺም ስላምላገር እህችን ምልም ፈጽሞን ሳይተኛ ይታደር ሞና ላይ ብትሞን ያንቺ ናፍቆት ብቻልና ስክር አለ በሰማ ግን ያልቻሉ ሁለት ፍቅር አገሬም አንድ ናት ዛሬ ላንቺው ነው በስደት መኖር አንድ ቀን መገናኘት አይተ ሲሞላ የሕልፏ ነገር የቀየው መዓዛ የአፈር ምድሮ ሽታ አይጠፋም ከውስጤ የአገሬ ትዝታ ናፍቆቶች በርትቶ ቢሆንም ሰገድ አይርቅም ቅርብ ነው የመመለሻ ቀን በእሱ ሀገር ኑሮ ናፍቆት ተጨምሮ እንዳንጉልት ልቤን እያደማ በቅል ላይ ትካዝ ያለው ሳንጎራጉር በተስታ ቅኝት የትዝታ ዜማ ሙናይ ሙና እንደው ዜማ እንደው ዜማ የሀገሬን ዜማ የፍቅሬን ዜማ የሀገሬን ዜማ የውዴን ዜማ የፍቅሬን ዜማ እንደው ዜማ አቤት ዜማ የፍቅሬን ዜማ
نعيش هنية في حياتي نويت السلام في كلامي نعيش هنية في حياتي في حياتي ويت السلام في كلامي نعيش هنية في حياتي يما يما يما هتحني انت يما مخليدة تسعى يما عزيزنا يما يما يما يما حني انت يما يما يما مخليد يما يما يما هتحني انت يما يما يما يما هتحني انت يما يما يما يما حني انت يما يما يما مقليدة مشوار مازال طويل والعمر شحال قصير مشوار مازال طويل والعمر شحال قصير ما شفنا غير صبرت للرب الباصير ما شفنا غير الويل صبرت للرب الباصر نويت السلام في كلامي نعيش هنية في حياتي نويت السلام في كلامي نعيش هنية في حياتي شفنا غير الويل صبرت للرب الباصر ما شفنا غير الويل صبرت للرب الباصر نويت السلام في كلامي نعيش هنية في حياتي نويت السلام في كلامي نعيش هنية في حياتي يما يما يما هتحني انت يما مخليدة تسعى يما عزيزنا يما يما يما يما حني انت يما يما يما مخليدة تسعى يما يما يما هتحني انت يما يما يما يما هتحني انت يما هيما هيما هيما حنيت هيما هيما هيما مقليدة تسمع هيما هيما هيما هذا حنيت هيما مخليدة تسعى يما عزيزنا يما هيما هيما هيما حنيت هيما هيما هيما مقليدة تسعى هيما هيما يغافل عقلي ويغاب يما هيما هذا حنيت هيما نويت السلام في كلامي نعيش هنية في حياتي نويت السلام في كلامي نعيش هنية في حياتي
ሰው ሰው ሰው ሰው ገለመደው ሲል ሲል ነው ናፍቆት ትዝታው የሚያስቸግር ሰው ሰው ሰው ሰው ገለመደው ሲል ሲል ነው ናፍቆት ትዝታው የሚያስጨንቀው እስኪ ብቅ በይ የኔ ዓለም ሰው ገለመደው ሲል ሲል ነው ናፍቆት ትዝታው የሚያስቸግረው ሆድዬ እዝታ ሻይሎ እርቶብኛል ሉ እርቶብኛል ሉ ገላዬ ምነው በቀረብኝ ከአንቺ መዋዋሉ ከአንቺ መዋዋሉ መውደድሽ መሻገሪያ አድፊ ሳይበጅለት ሳይበጅለት አካሌ ስል ያገመገመ ደረሰ ክረምት ደረሰ ክረምት ልቤ እንደ ሾህ እየወጋኝ ያሳለፍነው ትዝ እያለኝ እንደ ቀድሞ እንደ ጥንቱ እንዳለፈው አልሆናለኝ እንዳላገኝሽ መጨነቄ መናፈቄ ቦታም የለው በርታ አንጀቴ ጭነደር ለራቀ ሰው አትቸገር ለመኖሪያዬ ከጋራው በላይ ከጋራው በላይ ስትዳምኛል ይቺን አታላይ ይቺን አታላይ ስትዳምኛል ይቺን አታላይ ይቺን አታላይ ሳላውቀው ኖሬ እንዲህ ማለቷ ለካስ ከልቤ ነበረ ቤቷ ነበረ ቤቷ ተይ ተይ ተይ ኧረ ተይ ተይ ተይ ተይ ተይ ተይ ያዋጣሽ ተይ ተይ ተይ አዙሮ ማይ እኮ ትዝታው የሚያስቸግር ሰው ሰው ሰው ሰው ከለመደው ሲርቅ ሲለኝ ነው ናፍቆ ትዝታው የሚያስቸግር እስኪ ብቅ በይኝ አለ ሰው ከለመደው ሲርቅ ሲለኝ ነው ናፍቆ ትዝታው የሚያስጨንቀው ምነዋ የሆዴ ሚስጥሩን የቤቴን ገበና አብረሽ ተካፍለሽኝ ያላንቺ ሰው አልሆንም ብዬሽ አጋሬ ስልሽ ምነው መራቅሽ ነይቱ ካልተደጋገፉ አብሮ ካልኖረ ሰው ሰው በሰውነቱ ቢገባሽ ሕይወት ምን ጣዕም አለው በነጠላነቱ በብቸኝነቱ ምንድን ይሆን የሚያስደሳኝ ሰው ብዬ ሰው ርቆኝ ብቸኝነት ጎኔን ያዘኝ ያሳለፍነው ትዝ እያለኝ ሰው ርቆ ሰው መጉዳቱ ትዝ ብሎኝ እንደ ጥንቱ ምንም ቢሆን ከአንድ ብርቱ ሁለት ነው መድኃኒቱ። አለው ከጎን አልለይህም ስትኖረን መድኃኒቱ ነው ፍጡር ለፍጡር ሰው ለሰው ብለሽ መድኃኒቱ ነው ፍጡር ለፍጡር ሰው ለሰው ብለሽ ሳላውቀው ኖሬ እምቢ ማለቷ ለካ እስከ ልቤ ነበረ ቤቷ ነበረ ቤቷ ተይ ተይ ተይ ኧረ ተይ ተይ ተይ ተይ ተይ ተይ አዋጣሽ ተይ ተይ ተይ አዙሮ ማዬ ተይ ተይ ተይ ላንቺ አገድሽ ተይ ተይ ተይ ኧረ ተይ ተይ ተይ ተይ ተይ ተይ አዋጣሽ ተይ ተይ ተይ አዙሮ ማዬ ተይ ተይ ተይ ላንቺ አገድሽ ሰው ሰው ሰው ሰው ከለመደው ሲርቅ ሲለለው ናፍቆት ትዝታው የሚያስቸግረው ሰው ሰው ሰው ሰው ከለመደው ሲርቅ ሲለለው ናፍቆት ትዝታው የሚያስቸግረው ሰው ሰው ሰው ሰው ከለመደው ሲርቅ ሲለለው ናፍቆት ትዝታው የሚያስቸግረው ሰው ሰው ሰው ሰው ሰው
ሁሌም ትወደስ ትክበር አንቺን ያፈራች ጎንደር ሁሌም ትወደስ ትክበር አንቺን ያፈራች ጎንደር የተፈጥሮ ውበት የሚያምር ቁንጅና ሐረግ የሚመስለው ዘንካታ ቁመና ዘንካታ ቁመና ዘንካታ ቁመና ዘንካታ ቁመና ዘንካታ ቁመና እንደ ፋሲለደስ ደግሞ እንደ ጓራ ውበትሽ ይወደስ ስላንቺ ይወራ ስላንቺ ይወራ ስላንቺ ይወራ ስላንቺ ወራ ስላንቺ ወራ በፍቅር ተወለሽ በፍቅር ማደግሽ በግልጽ ይመሰክራል ደርባባነትሽ በፍቅር ተወለሽ በፍቅር ማደግሽ በግልጽ ይመሰክራል ደርባባነትሽ ትወደስ ትወደስ ትወደስ ጎንደር አንቺና በቀለች ላፈራች አገር ትወደስ ትወደስ ትወደስ ጎንደር አንቺን ያበቀለች ያፈራች አገሬ ጎንደር አንቺን ያፈራች ጎንደር ታይቶ ማይጠገብ የማይሰለች ጸባይሽ የረጋ ነው ለሰው የሚመች ለሰው የሚመች ለሰው የሚመች ለሰው የሚመች ለሰው የሚመች ላፈቀር ሹማች ነሽ ቃልሽን ጠባቂ ሳቅና ጨዋታ ቁም ነገር አዋቂ ቁም ነገር አዋቂ ቁም ነገር አዋቂ ቁም ነገር አዋቂ ቁም ነገር አዋቂ ደግሜ ደግሜ ደግሜ ደጋግሜ ስላንቺ ሳወራ አላውቅም ደግሜ ደግሜ ደግሜ ደግሜ ደጋግሜ ስላንቺ ሳወራ አላውቅም ደግሜ ትወደስ ትወደስ ትወደስ ጎንደር አንቺን ያበቀለች ያፈራች አገር ትወደስ ትወደስ ትወደስ ጎንደር አንቺን ያበቀለች ያፈራች አገር
አሸሸ አሸሸ አሸሸ እስስ እስ እርጋገውማ አይወደማ ትወደስ ትወደስ ትወደስ ጎንደር አንቺን ያበቀለች ያፈራች አገር ትወደስ ትወደስ ትወደስ ጎንደር አንቺን ያበቀለች ያፈራች አገር
ናት ያያት ሁሉም ይላት ባያት ባያት የማትጠገብ ናት ውብ ናት ውብ ናት ያያት ሁሉም ይላት ቀን መሽቶ ቢነጋም ቢያዩት የማትሰለች የውበት ዳር የውብ ድንበር ለአይነት የተሰራች ቆንጆ ነሽ ያያት ይላታል አፍ ያስከፍታል ቀልብ ያሸፍታል ጥበብ በሷ ሲያሳይ እንኳን ነው ኳልኩ እንዳይ አዎ ባያት ባያት የማትጠገብ ናት ውብ ናት ውብ ናት ያያት ሁሉም ይላት ባያት ባያት የማትጠገብ ናት ውብ ናት ውብ ናት ያያት ሁሉም ይላት ውብ በሷ ልፍ አላየሁም በምድር ላይ ሲፈጥራት አብዝቶ የቸራት ናት ከላይ የጥበብ እጁ ኩራት ቡራኬ ተሰጣት ናት ውብ ናት ውብ ናት ያያት ሁሉም ይላት አዎ ባያት ባያት የማትጠገብ ናት ውብ ናት ውብ ናት ያያት ሁሉም ይላት አንቺ ቆንጆ ኬት ነው የበቀልሽው ውበትን የታደልሽው አንቺ ቆንጆ ኬት ነው የበቀልሽው ውበትን የታደልሽው አድናቂሽ እጅግ ብዙ ነው ያረጎለልሽው ቁመትሽ ወጋ በዛ ላይ ልዩ ውብ ገላ ጉንጉ ሹሩባሽ ይመስላል ማሽላ ዛላ ዛላ ዛላ ዛላ ከወለጋ ነሽ መቱ ወይስ ከጅማ ከወለጋ ነሽ መቱ ወይስ ከጅማ ከሞጆ ነሽ ቢሾፍቱ ወይስ ከአዳማ ከሞጆ ነሽ ቢሾፍቱ ወይስ ከአዳማ ከቦረና ካሩሲ ወይስ ከባሌ ከቦረና ካሩሲ ወይስ ከባሌ ከሸዋ ነሽ ከአምቦ ወይ ከሰላሌ ከሸዋ ነሽ ከአምቦ ወይ ከሰላሌ ከምስራቅሽ ከሐረግ ጅጅጋ ድሬ ከምስራቅሽ ከሐረግ ጅጅጋ ድሬ ሶማሌ ነሽ ጋምቤላ ወይስ ሐረሬ ሶማሌ ነሽ ጋምቤላ ወይስ ሐረሬ ከጎንደር ነሽ ከጎጃም ትግራይ ወይ ወሎ ከጎንደር ነሽ ከ-
ብርሃን ልክ እንደ ጨረቃ ከሰው መሃል ገቢያ ሴት ይወድሻል በቃ ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል ፍቅርሽ ነቅሶ አይሎብኝ ብዬ ስልሽ መላበይ የእኔ ደስታ ሙሉም የሆነው ብዬ ስልሽ የኔ ብጾኝ ነው ምነው ኩራሽ ውዴን ሰሞን በአንቺ ፍቅር እንዲስሆን ከልቤ ነው የምወድሽ እሺ በይ ውዴ ባክሽ ቃል ባልሰማም ካንደበትሽ ይህን ስሙን እንዳሟል ፊትሽ እስኪ ዛሬ ደስ እንዲለኝ ውዴ ፍቅሬ ተቀበኝ ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል እንደ ማለዳዋ ናፋቂ ፀሐይ ይደሰታል ልቤ ሁሌም አንቺን ሲያይ እንደ ሌቷ ብርሃን ልክ እንደ ጨረቃ ከሰው መሃል ልቢያ ቼድ ይወድሻል በቃ ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል ከዕለት ዕለት ልቤ ቢረታ ባንቺ ፍቅር ሳጣኔ ፎይታ ከልቤ ነው የምወድሽ ስልሽ ምነው ምላሽ አጣሽ ደስ እንዲልህ ውዴን ስሞ ፍቀጅልኝ ያንቺ ሆን እንደው ባክሽ በፈጠረሽ ያንቺ ልሁድ ውዴ ባክሽ ቃል ባልሰማም ካንደበትሽ ይህን ስሞ እንዳሟል ፊትሽ እስኪ ዛሬ ደስ እንዲለኝ ውዴ ፍቅሬ ተቀበኝ ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል ኧረ ውዴ ኧረ ውዴ ይህ መወደድ ያኮራል ኧረ
Togna det halva Buddhism Tordan alla lämnar mig På fan alla lämnar mig Saba zan till hela jorden till la Mjöki jämminga Det är Jesu på sur lämna Till wan fusi Kun saba kore to Wan yeli siya pare to Kun saba kore to Wan yeli siya lore to Ba siya yore to Sakia sira bona wena Tete kuzi ambala Enga mo basal wo ti era Ti era sala wo to wanya Ti wena amborto Enga borto loro Enga borto son Hallelujah
I'm on my own. I'll make it through somehow. It's been so long. I need a helping hand. I'm on my own. I'll make it through somehow. It's been so hard. I need a helping hand. ama fo ma ye kanu hebe ya o. ama fo ma ye ka o ma ye ka o ma ye ka o ma ye ka o ma ye ke. O hebe ya o.
In this man's world, life has how you make it. No one wants to be poor, not the doctor, not the lawyer, the contractor, the minister. No one wants to be poor. In the man's world, life is how you make it. in this man's world. Poverty no good, oh. In this man's world, no one wants to be poor. Poverty no good, oh. Poverty no good, oh. If you don't have money, you don't go feel succeed, oh. If you don't have money, you don't go feel buy car, oh. Poverty no good, oh. Poverty no good, oh. Who they like 'em? I know they like 'em.
ዓለም አለፈኝ ዓለም አንተዬ ዓለም አሃ ሳስብ ስጨነቅ ሳለም ፍቅርን ሳለም እኔ አንተን መውደድ ላይ ሆነኝ ሸግዬ ላይ ሆነኝ አሃ ከልቤ ውጣ ሂድልኝ አንተ ልጅ ሂድልኝ አንተ ልጅ ቆንጆ ሰው ቤን ተልጅ ይደልኝ አንተ ልጅ ቆንጆ ሰው ልቤን መልሰው መልሰው ልቤን መልሰው አንተ ልጅ ሸጋ ሰው ልቤን መልሰው መልሰው ልቤን መልሰው አንተስ የሩቅ ሰው ነህ ውጣልኝ ከልቤ ይብቃኝ ዛሬ ሲብቃኝ ባንተ መንገብገቤ ሸጋው ያንተስ ፍቅር ይህን ምንጀራ ነው ሆዴ ሀምናም አልበላ ዘንድሮ ምዕራብ ነው ዘንድሮ ምዕራብ ነው ዘንድሮ ምዕራብ ነው ያገሬ ጎዳና ወሰደኛ ርቅ እኔ በተጓዝኩት አንተ ምን ጨነቀ አርቀው ወሰደኝ ከዚህ ልጅ አገር ጤና አነሳው ልቤን ይቅር ይቅር ይቅርብኝ ይቅር ይቅርብኝ ኦ ይቅር ፍቅር ባልጠፋበት በሞላው ሀገር ልቤ አንተን እያለ ሲደነባበር ተዋንተ ልጅ ተውተው ተዋንተ ሰው ተዋንተ ልጅ ተውተው ልቤን መልሰው ተዋንተ ልጅ ተውተው ተዋንተ ሰው ተዋንተ ልጅ ተውተው ልቤን መልሰው ተዋንተ ልጅ ተውተው ተዋንተ ሰው ተዋንተ ልጅ ተውተው ልቤን መልሰው ተዋንተ ልጅ ተውተው ተዋንተ ሰው ተዋንተ ልጅ ተውተው ልቤን መልሰው
ፍቅር ተወደደ ፍቅር ተወደደን አወጣ ምን ሊሆን የኔ አይነቱ እንዲሃ የኔ አይነቱ እንዲሃ ምን ይውጠው ይሆን ቢናገሩ አፈኛ ዝም ቢሉ ሞኝ አረ ሰው ወረሰው ሰው አስቸገረኝ ጎጆዬን አቃጥሎ መሬት አስተኛኝ ጨነቀኝ ጠበበኝ እስቲ ንገሪኝ አልመሳለኝ አልመሳለኝ አልመሳለኝ እውነት እውነት አልመሳለኝ አልመሳለኝ አልመሳለኝ